hello ሰላም ጤና ይስጥልኝ።
ተደውሎ
ይቅርታ ደውለው ነው እርስዎ?
አሁን ነው እኔ የደወልኩት። ከስድስት ደቂቃ በፊት ተደውሎ ነው ተደውሎ ነበር። ይቅርታ ስሞትን ማን ልበል
ባሳዝን ፋሲል
ባሳዝን ባሳዝን ባሳዝን።
አ
okay ችፕችፕን ይጠቀማሉ? ከችፕችፕ ነበር የደወልነው።
ሽሽን የተባሉትን አለ እንትን አላሉ እንትን ብዬ ተመዝግቤ በቀደም ያሉትን አላመጡም። እኔ ለሱቱልኝና ሂዱ ብያቸው የሆነ ልጅ አለ እሺ ያሉትን አይደለም ያልተባለ ነገር ነው ያደረጉ።
እንዴት ኦርደር አላረጉም? እርስዎ በስልኮት በችፕችፕ አፕሊኬሽን
እኔ እንትን ይኸው ልጅ- የሚመዘግቡ ልጆች ይህን ይህን እናደርጋለን አሉና ሄዱ ሽንኩርትና እንትን ከዛ በ- ሽንኩርት ሳይሆን ድንች እንትን አሉ። ከዛ በኋላ አይ እንደዚህ አይነት በእነሱ በጥራቸው የማይገኝ እኛ እንትን ማነስ ከሆነ ይቅርብ እያልኩት ነበር። ልጁ እኔ ሌላ ቦታ ሄጃለሁ። ሪ አሁን ከሌላ ቦታ ሆኜ ነው የምደውልልሽ።
ኦኬ ሌላ አዲስ አበባ ቦታ ነው ነበር ያሉት?
ምን- እ ፕሮ- ስለዚህ ፕሮዳክት አዘው አልተጠቀሙም ከችፕችፕ
ልጁ ጋር ሳያስቀረው አይቀርም ያለውን ነገር ገና ከልጁ ነው የሚቀበለው። የስራ ያልኩት ግን አይደለም ያሉት ድንች ነው ያለኝ ሽንኩርት እንትን እንላለን ብለው ነበር።
okay እሺ ይሄ ልንጠይቆት ነበር የደወልነው። መልካም ቀን። እሺ
እነሱ okay